ሄሎ
ሄሎ ጤና ይስጥልኝ። ቻፓ ቤት ምን ነበር?
አብሮ ይስጥልን። ትናንትና ወደ አፍሮ ቤት deposit አድርጌ ብሩ አልገባልኝ። ሄሎ ሄሎ፣ ይሰማል? ኧረ ሄሎ ሄሎ ሄሎ ሄሎ ሄሎ እህት